ምንድነው?
hello ጤና ይስጥልኝ። እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ሁሉ ስፖርት customer ነኝ።
እሺ ምን ልርዳዎት?
ቴሌብር ምን ሆኖ ነው?
ቴሌብር deposit ለጊዜው ማድረግ አልቻልኩም። እ?
deposit ነው የፈለጉት?
አዎ እሺ የቴሌብር ሌላ የእኛን ስልክ ቁጥር ሰጡትና በዛ ስልክ አዎ።
ቁጥር deposit ያደርጉና እኛ ደግሞ ወደ account ዎ እናስገባሎታለን።
okay። ቴሌብር ቀረ ማለት ነው አልቀረም እስኪስተካከል ድረስ በዚህ method ተጠቀሙ ብለን ነው።
ነው? okay።
አዎ HelloCash አንበሳስ።
HelloCash አንበሳ ይሰራል። እሱ ካሉትማ በሱ ይጠቀሙ።
እሺ እሺ እሺ በቃ